ነው። ሰላም ጤና ይስጥልን። ቤስት ቤት
እንትን ብሩን withdraw አድርገ
እሺ፣
አልገባልኝም ወደ ቴሌ መቼ ነው?
አሁን አስራ አንድ እሺ፣ ቆይ አንዴ
ሄሎ
ጤና ይስጥልን ቤስት ቤት
እንትን
ሄሎ ብሩን withdraw አድርገ አልገባልኝም።
መቼ ነበረ?
አሁን አስራ አንድ ሰዓት ነበር ረፍኝ እስር ቤት እሺ አንድ ጊዜ ይቅርታ ንገረኝ በድጋሚ ቁጥርህን።
ሁለት ዜሮ ዘጠኝ እሺ
አስር እሺ ሀያ ዘጠኝ ሀያ ዘጠኝ ሀምሳ አንድ አርባ ዘጠኝ
ስንት ብር ነበረ?
አምስት ሺህ አንድ መቶ ብር ወደ ቴሌ ብር አምስት ሺህ አንድ መቶ ብር
አምስት ሺህ አንድ መቶ አይደለ?
አዎ አዎ
እሺ confirm አድርጌልሃለሁ። እሺ ወደ ቤስት ቤት ቁጥ- ወደ ሳን ወደ ቴሌ ብር እሺ።
እሺ እናቴ thank you እሺ እኔም አመሰግናለሁ። መልካም ምሽት።
እሺ ወርካን አመሰግናለሁ እሺ እሺ